Hello. Hello.
Dear Sabine. Hello እሺ
አይሰማም?
ሰማንያ ዘጠኝ ሰማንያ አራት ዘጠና ዘጠኝ ምን ነበር?
pin ኡን እንድታይልኝ ነበር።
ማን ነው ስምህ?
ረመዳን ነኝ።
ረመዳን check አደርግልሃለሁ።
እሺ ኮንዶሚኒየም ነው ያለው፣ ሰሚት ኮንዶሚኒየም።
እዚህ ላይም እንደዛ ነው የሚለው አይደለ?
አ እኔ ላይ የሚያሳየኝ ሰሚት ኮንዶሚኒየም ብሎክ መቶ ሰማንያ ዘጠኝ ነው ያሳየኛል።
እኮ በቃ ለካውና የሚሆን የሚስተካከል ከሆነ አስተካክልላለሁ።
እሺ